ሙሉኛ ፌር የወት መለዳ ጤና ይስጥልኝ።
ሰርፌ ናቸው
አዎ አሪፍ ፌር አሪፍ ነኝ። ባሮት መለዳ አልጅቴ ሄሎ
አቤት አሪፍ ፌሪ ዳዊት ነኝ። ባሮት መለዳ
እኮ ባለፈው ፖዚት አድርጌው ነበር። የአቢሲኒያ አይቴም ተጠቅሜው ነበር። ወደ አቢሲኒያ ATM ተጠቅሜው ወደ virtual game deposit አድርጌው ነበር። ወደ አካውንቱ ቆርጠዋል፣ ግን ወደ deposit አድርጌው ደግሞ እስካሁን አልገውን።
እሱ ማን ነው የሚባለው? ስሞት ባኮት ሲሙ ሲሙ ተካኝ ያስበ ብዙ ጊዜ ደውለው ነበር። በቃ ሪፖርት አድርጌው ነበር። ቴሌግራም ደግሞ screenshot ልኬልሃለሁ።
ባኮትን ደንበኛች መስመር ላይ ጠብቁኝ፣ check ላድርግሎት።
እና
check እያረክሎት ነው። ባኮት መስመር ላይ ጠብቁኝ።
እሺ፣ እሺ ወንድሜ እሺ።
እሺ ደንበኛችን በዚህ ቁጥር ነው በዚህ ቁጥር ነው ያስመዘገቡት?
deposit አድርገው አዎ።
አይ በዚህ ቁጥር አይደለም።
እሺ ንገሩኝ ቁጥሩን።
ዜሮ ዘጠኝ
ዜሮ ዘጠኝ አርባ አርባ አስራ አንድ አስራ አንድ አስራ ሁለት አስራ ሁለት ዜሮ አንድ
እሺ ማን ነው የአካውንቱ ወይም የዚህ ስልክ ቁጥር ባለቤት ማን ነው?
ይህኔ ነኝ አጠቃላይ መስፈው ነኝ።
አካል ማስፈ
በቃ ብዙ ጊዜ ብዙ ጊዜ ሪፖርት ያደርገው ነበር ወደ ቴሌግራም screenshot ሪፖርት ያደርገው ነበር፣ ግን እስካሁን በቃ መሳለኝ።
ከቴሌ ብር አይደለ?
ምን አልክ?
ከቴሌ ብር ነው ተቀናሽ የሆነ ቦታ።
አይ ቴሌ ብር አይደለም፣ የአቢሲኒያ ATM ተጠቀመ ሪፖርት ያደርገ።
እሺ deposit አደረገው ከምን site ነው?
ብዙ ብዙ ቀን አልፏል እኮ አምስት ቀን እስከ ስምንት ቀን አካባቢ ነው።
ስምንት ቀን አዎ በቃ ብዙ ጊዜ ደውለው ነበር፣ ሪፖርት አድርጌው ነበር፣ ግን እስካሁን መፍትሄ ምንም አላገኘም።
እሺ ብሩ ምን ያህል ነው?
ብሩ እኮ ብዙ ብር ነው። አንዱ አምስት መቶ ብር፣ አንዱ ደግሞ ሁለት መቶ ብር፣ አንዱ ደግሞ መቶ ሰባ ብር። ትንሽ ብሮች አለኝ ሰላሳ ብር፣ ስራ ብር ምናምን። በቃ ሰላሳ ሁለት ብር ሌላ ምን አለኝ?
አንዱ አምስት መቶ ብር አምስት መቶ ብር አለኝ፣ ሁለት መቶ ብር አለኝ፣ መቶ ሰባ ብር አለኝ፣ ሰላሳ ሁለት ብር አጠቃላይ በቃ ወደ አንድ ሺህ ከዘጠኝ መቶ አካባቢ ነው።
እሺ ለእነዚህ ለሁሉ screenshot ልከዋል?
ምናል ለአምስት መቶውም ለሁለት መቶውም ለመቶ ሰባውም screenshot ልከዋል?
ሁሉም ልክ ያለው የሁሉንም ማለት ነው።
ምናል የሁሉም screenshot ልከዋል?
አዎ ልክ የላለሁ።
ስልኩን ቁጥሮትና ስሞትን ጽፈዋል? ካልኝ አስፋው ብለው በቴሌግራም ሲልኩልን ቴሌግራም ደግሞ ጠኬ ብሎኛል። ስልክ ቁጥሩ ደግሞ እኔ ቴሌግራም
እሺ ዜሮ ዘጠኝ ሀያ ሁለት
ዜሮ ዘጠኝ ሀያ ሁለት ሀያ አራት ሰባ አራት ሀያ አራት ሰባ አራት ዘጠና
እሺ በዚህ ነው። ስለዚህ ሁሉንም screenshot በዛ ልከዋል።
ሁሉም ሁሉም ልክላለሁ። ግን እሺ የትኛው ነው? ሁሉ ስፖርት ነው? ቢት ምን Quick ብር ነው? ቶክስ ነው? ከምን ላይ ነው?
ምን Quick ብር ነው?
Quick ብር።
አዎ ኪውክ ብር የቨርቹዋል ጌም ማለት ነው።
እሺ ኩዌት ዩኒቨርሲቲዎች ደንበኛቸው እኔም እነዚህ በተደጋጋሚ ማስመዝገቦት መደወለውት
ምናለብቅስቲ ወንድሜ
እሺ እኔ ለሚመለከተው ክፍል አሁኑ ነው አሳልፍልታለሁ።
እሺ በቃ ይጠብቃለሁ። ችግር ነው። እሺ እሺ፣ ስለ ደወሉ እናመሰግናለን። ሌላ ምረዳውት ነገር አለ?
አይ በቃ በዚህ ነው ብቻ።
ደውሉ እናመሰግናለን። አገልግሎት ላይ ሀሳብ አስተያየት ካለት ከሚሰሙት ድምጽ ባላይ ያስቀዱ። መልካም ምሽት።
አይ እሺ እሺ